ዘወትር ወደ እኔ መጣ ትዝታሽ ዘወትር ወደ እኔ መጣ እፎይ የምልበት ሕይወቴን ጊዜያታ እፎይ የምልበት ሕይወቴን ጊዜያታ ጀማምራኝ ነበር እኔን እንደመናፍቅ ጀማምራኝ ነበር እኔን እንደመናፍቅ ፍቅር የማይገባት መሆኗ ሳላውቅ ፍቅር የማይገባት መሆኗን ሳላውቅ ፍቅር የማይገባት መሆኗን ሳላውቅ አንቺን አለኝ እንጂ የልቤ ክፋቱ አንቺን አለኝ እንጂ የልቤ ክፋቱ ይወለድልም ወይ ሸጋ በየቤቱ ይወለድ የለም ወይ ሸጋ በየቤቱ እቴሞችን እቴሞች መድኃኒዓለምን እቴሞችን እቴሞች መድኃኒዓለምን እንዳንቺ አልወዳትም ወዳጄ እናቴን እንዳንቺ አልወዳትም ወላጅ እናቴን ነይኔ ጎፈሬ ነይኔ ሸዋ የብረት አልጋ ያረግሪካል የሰው ሆንሽና ምን ይደረጋል